ጤና ይስጥልኝ ሁሉ ስፖርት ባኮ የምንወዳው ጤና ይስጥልኝ።
አብሮ ይስጥልን።
አሁን የቴሌብር ስ- ስልክ ተሰጠኝ ነበር ግን አይሰራም።
በቴሌብር ማለት ነው።
አ፣ በቴሌብር ልመዘገብ ፈልጌ የሁሉ ስፖርት ውድድር ላይ ብር ለማስገባት በቴ- በቴሌብር እምቢ ያለኝ ነው አልገባም። እና ጥያቄ ጠይቅ አሁን እ፣ ተ- ስልክ ሰጥታኝ ነበር አንድ እሷ ነው ጥያቄዎት ግልጽ አይደለም፣ ይቅርታ።
ጥያቄ ምን መሰለሽ እም፣ በሁሉ ስፖርት ላይ እ፣ እ፣ መድብ ይለኛል እ፣ ተመዝግቤ እም፣ አባል ነኝ እሺ ከዛ በኋላ ለውድድሩ ብር ለማስገባት በለ- በተ- በተለይ ብር መርጬ እም፣ እ፣ ብር ሲመድብ ብር ሲመድብ አልገባም እያለኝ ነው undefined ምናምን ምናምን ይላል።
ስንት ብር ነው ለማስገባት እየሞከሩ ያሉት?
በውድድር ላይ በፈለግኩት ብር
ስንት ብር እኮ ለም- ለምሳሌ ሰላሳ ብር፣ አርባ ብር፣ ሀያ ብር እያልኩ- እያደረግኩት ነው መቶ ብርም
እሺ፣ አንድ ጊዜ መስመር ላይ ጠብቅ። እሺ፣ የሚሉትን ፎቶ ያንሱና በቴሌግራም ይላኩልን።
እ፣ አቤት የሚሉትን ፎቶ ያንሱና አዎ።
በቴሌግራም ይላኩልን።
okay፣ በቴሌግራም እሺ፣ እሺ፣ screenshot አድርጌ ማለት ነው።
አዎ እሺ